ሄሎ ሰላም ጤና ይስጥልኝ። እንዴት ቤት ከላ ነኝ ዋኮ ምረዳው
ወይ ሄሎ ሄሎ፣ አቤት ሰላም ጤና ይስጥልኝ። ምን መጣ አባቴ?
የሆነ ቤቲንግ ነበር ጨዋታ አርሰናልና ወልቭስ የሚያደርገው ጨዋታ እሺ
ፈረስታፍ አርሰናል ሰከንድ አፍ ወልቭስ ብዬ አሁን እስካን አደርገ ቀይዘታል።
እ- እንትን ኤላ አባቴ ች- እኛ ማየት የምንችለው በካሸር ኮድ ወይ በአይዲ ነው እና ወይ cashier code ኡን ንገረኝ።
እሺ cashier code cashier አስር
እሺ
ሀያ አራት
እሺ አርባ አንድ
አስር አርባ አራት አስር አርባ አራት አስር ሀያ አራት አስር ሀያ አራት አርባ አንድ አርባ አንድ አርባ ዘጠኝ አርባ ዘጠኝ አንድ ጨዋታ ነው አይደል?
አዎ
እሺ መስመር ላይ ጠብቀኝ አባቴ።
እሺ ልጠብቅ